Hello. Hello.
Hello.
Hello. Oui. Oui. Hello. I, I, okay. የሞተርኛ አይደለም እንዴት ነህ? ከወለምታ የምነሳው ወልዲያ ነው የምሄደው እ ምን ኧረ ድምፅሽ የተቆራረጠ ነው። ምንም አይሰማኝም።
የሞተርኛ አይደለም ዮሐንስ፣ አይሰማም።
የሞተርኛ እንዴት ነው የማይሆነው? ስንት ኪሎ ሜትር ነው?
አራት ነጥብ ስምንት ኪሎ ሜትር ነው።
አራት ነጥብ ስምንት ኪሎ ሜትር ከለክተው ከቻለው ኦሎምፒ ከደንበር ነው የተለካው።
ከቻኖሊ ወደ ባልደራስ ኮንዶሚኒየም።
ኦሎ ከኦሎምፒ ነው የተ- የተለካው
አዎ፣ አዎ፣
ከ- ከደንበር ማለት ነው።
አዎ፣ አዎ።
በየት በኩል ተለክተው ነው አሁን አራት ነጥብ ምናምን ሆነው?
ይኸውልህ እዚህ ጋር አንተ ጋር የሚያሳይን screenshot አድርገህ ላክ እስቲ፣ እሺ? ወይ pin group ላይ
ልክልሻለሽ።
እሺ።